ያስፈልገዋል። Hello ጤና ይስጥልን።
Hello ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ ቴሌኮም ነበር።
እሺ አቶ ተስፋዬ ምህረቷል።
አ አ አዎ፣ እ ይሄ የኢትዮ ቴሌኮም የኢትዮ መሰላ lucky slot ሀያ ሺህ ብር አሸንፈው በቴሌብር ተልኮልታል።
አዎ አዎ ተልኮልኛል።
አዎ፣ አሁን social media ላይ አሸናፊዎች ተብሎ ስለሚለጠፍ social Okay።
media ኣችን ላይ ፎቶ Okay።
ፈልገን ነበር። ቴሌግራም group ላይ add ተደርጓል። ፎቶ እንዲለቁ እንዲልኩ እ፣ አርሳ ደርጃለሁ።
አዎ፣ ተስፋዬ ምህረቱ ወይ አዳረ ተስፋዬ ምህረቱ add አርገዎታለው እ፣ እንትን ይበሉ ጉርድ ፎቶ ካለ ካልሆነ ሰልፊ አድርገው ይላኩልን። አሁን ቴሌግራም ላይ አራት ሰዓት ላይ ነው የሚለቀቀው። እሺ ጉ- ጉርድ ፎቶ ካለዛ ተ- ወይም ነው።
የራሱን ሰልፊ ፎቶ አዎ፣ ሰልፊ አንስተው ይላኩልን። አሁን
እሺ እሺ፣ ችግር የለውም። ለ- ለሌላ ጥያቄም ይሄን ስልክ ይሄን ስልክ መያዝ እችላለሁ። ለሌላ ጥያቄም ይሄ የ- ይችላሉ፣ ግን የቢሮ ስልክ ስለሆነ አይቀበልም። መደወያ ብቻ ነው። issue ካሉት ያው የእኛም social media ላይ መጠየቅ ይችላሉ።
እሺ እሺ፣ ጠንቅ add አርጉኝና እሺ እሺ፣ አሁን add አርገዎታል። አሁን ይላኩልን።
እሺ